ልቻል ማለት ልለፍ ማለት ታስነካብኝ ስሜን ልቻል ማለት ልለፍ ማለት ካስነካብኝ ስሜን እጀ ልክፈልለት አጥንትና ደሜን እጀ ልክፈልለት አጥንትና ደሜን አጥንትና ደሜን ኖ ኖ ይመከራል ወይ ይማራል ይረዳል ብዬ እንጂ ወትሮስ ምን ውላለሁ የጠላት የጠላት ወዳጄ የጠላት ወዳጄ የጠላት ወዳጄ የጠላት ወዳጄ በላትና ድብኝ አትሸበር ሆዴ በላትና ድብኝ አትሸበር ሆዴ ክፉን ይመልሳል የአባት ጎራዴ የአባት ጎራዴ የአባት ጎራዴ ጎበዝ መርዝ ጎበዝ መርዝ በላል መህምታ ጎበዝ መርዝ በላል መህምታ ሳልቅ እንዲጨርስ ያጎረስከው ካርታ ሳልቅ እንዲጨርስ ያጎረስከው ካርታ ያጎረስከው ካርታ ያጎረስከው ካርታ ያጎረስከው ካርታ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ አራዘረፈ እንግዲህ ሸለቆ ቋጥኙም ይደማል። እንግዲህ ሸለቆ ቋጥኙም ይደማል። በማን ጊዜ ጠላት አገርን ያስማማል፣ አገርን ያስማማል። በማን ጊዜ ጠላት አገርን ያስማማል። አትነካኩኝ አትክፉኝ አልኩ እንጂ አትነካኩኝ አትክፉኝ አልኩ እንጂ ምን አንቀልባሳለኝ የጠላት ወዳጅ ለጠላት ወዳጅ ለጠላት ወዳጅ ለጠላት ወዳጅ ለጠላት ወዳጅ ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ይህንን ጎበዝ ክተት አትስማ ገላጋይ ጎበዝ ክተት አትስማ ገላጋይ የአባትህ አደራው ይከብዳል ከድንጋይ ይከብዳል ከድንጋይ ተው ተው ተው ተው ተው ተው ተው ተው ተው ተው ተው እንግዲህ አይኖርም ነገር ማለሳለስ እንግዲህ አይኖርም ነገር ማለሳለስ እነሱም አርፎ እኔም አልመለስ እኔም እኔም አልመለስ እኔም አልመለስ እኔም አልመለስ እኔም አልመለስ የክፉ ሰው ዋሻ ምን አለም ይሏታል የክፉ ሰው ዋሻ ምን አለም ይሏታል ነነነ ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ኧረ ዘራፍ ኧረ ዘራፍ የክፉ ሰው ዋሻ ምን አለም ይሏታል ከሀዲሲ ከዳት ጎበዝ ይነዳታል ጎበዝ ይንዳታል ጎበዝ ይንዳታል ጎበዝ ይንዳታል ጎበዝ ተው ተው ተው ተው ተው ተው ተው ተው ተው ተው ተው